ፓስፖርት ነው እባክዎ የሚረዳው
depo እንትን ብር ማስገባት እምቢ ብለኝ እኮ ነው።
ምን አለኝ?
ብር ላስገባ deposit ማድረግ እምቢ አለኝ። አይሰራ አልሰራለኝ ከቴሌ ከቴሌ ብር ሄሎ
ሄሎ ምን አለኝ?
ብር ለመ- ማስገባት ፈልጌ ከቴሌ ብር እምቢ system አለኝ።
አፕዴት እየተደረገ ስለሆነ ነው። በትዕግስት ይጠብቁ።
አሀ አሁን ነው እየሰራ አይደለም።
አዎ system update እያደረግን ነው።
እሺ እሺ እሺ እሺ